ሄሎ ሄሎ፣ ታደሰ
አቤት።
እንዴት ነህ?
እግዚአብሔር ይመስገን።
ሰላም ነው?
ሰላም ሃይማኖት ነኝ
እሺ፣ ሃይማኖት ሰላም ነሽ?
አለ። ሆቴሎቹን እንዴት አደረጋችሁ? ታደሰ እ ሆቴል ሆቴል
የምን ሆቴል?
የ በሀያ ያለውን እራት ግብዣ እና ስካይላይት ሆቴል
ሳይት እ፣ ዛሬ ነው አይደል?
እ?
ነገ አራት ነው አይደለ?
ምን አልከኝ?
ነገ አራት ነው አይደለ?
መቶ አራት ምንድን ነው?
no no no፣ ነገ ህዳር አራት ነው አይደለ?
ነገ ህዳር አራት ዛሬ ነው ነገ? አዎ
ለነገ የተጻፈ ደብዳቤ አለ።
አይደለም። እኔ ስለ ነገ አይደለም ያልኩት።
እሺ፣ ስለምንድን ነው?
እኔ የሚቀጥለው ሰኞ እራት ትልቅ እራት ግብዣ አለ።
እኮ የደረሰኝ ነገር የለም እኔ።
የደረሰ ነገር የለም። እሺ፣ አዎ፣ እሺ፣ አመሰግናለሁ።
ላክልኝ። አንቺ ጋር ካለ ልክ አይ እኔ already ልክ ያለሁኝ ልክ ያለሁኝ።
ለሚቀጥለው ሰኞ አዎ
አ፣ እንግዲህ የደረሰኝ ነገር የለም። እስኪ ኢብራሂም
እሺ።
ወይ መሳይን ልደውልላቸው እነግራለሁ።
በቃ ስልኩም አይሰራም እሱ
እሱ ስልኩን አይሰራም።
በቃ እሺ ለማንኛውም ፈልገዋለሁ። ጠረጴዛ ላይ አይደለም ምናምን እንዴ የዛሬ ሳምንት ያለ ነገር አሁን ተይዞስ ከሆነ እኔ ምን አውቃለሁኝ?
እኮ communicate አድርጌ ኢብራሂምን communicate ጥሩ።
አድርጌ እንትን የሚያደርገው ከሆነ የሚያውቀው ጥሩ።
ከሆነ ይነግረኛል።
እሺ እሺ እሺ